ሄሎ
ሰላም ነው ጤና ይስጥልኝ።
ቤት ና እንዴት ናችሁ?
ሰላም ነው?
እግዚአብሔር ይመስገን ሰላም እህል ምንናለን እንዴት ነህ?
አለው። አወቅሽኝ?
እ፣ አላወኩም ይቅርታ።
ገታው እኮ እንጂ ነኝ እ፣ እንትን ነኝ እ፣ ኤጀንት ነኝ።
ኤጀንት ነህ? እሺ አ ኤጀንት ሰላም ነው እግዚአብሔር ይመስገን። እንዴት ነህ? እንዴት ነው?
አ- አለው አለው እግዚአብሔር ይመስገን። እ፣ ትን በዛሬ ልቁርጥ ስገባ እሺ እ፣ ያገባኝና እስከ ዛሬው ማለት ነው። ከዛ የካሸር ጋር ስደርስ እሺ ካሸር እ፣ ገለታው ብዬ ሳደርግ ወደ ውስጥ አያስገባኝ እኔ ካምና እንደውም ምናምን ይለኛል ምን ይላል? ምን ይላል?
ይዘጋብኛል እ፣ ካሸር ጋር መጥቼ ወደ ቤት ውስጥ ለመግባት ማለት ነው።
እስክሪንሾት አገላክልኝ ቴሌግራም ላይ እ፣ እስከ ዛሬ ለምን አገላክልኝና ገለታውን እንግለጻልኝ። እሺ ምን ይላል? እሺ እሺ